Media. ሄሎ ሄሎ ሄሎ ሰለሞን፣ አቤት ሄሎ ሰለሞን፣ ከቢሮ አቤት፣ ነበር አቤት።
የምደውልልህ።
እሺ አሁን አንድ ምስራቅ የምትባል customer ደውል ነበር።
አዎ ደውላለሽ አዋራሻት
አዎ፣ እና በስተት ሌላ ሰው ሰጥተዋል መሰለኝ። አራት አይተም ነበረ።
አዎ ምስራቅ የምትባለው sales ኦች ነበር ያስከቷችለኝ እና
እሺ፣ code ም code ም አልሰጡኝም እ፣ በኤክስር መሰለኝ የታዘላቸው እንዴት እንደሆነ አላወቅኩኝም ምስራቅ እኔ ነኝ ምለ አሁን ስትል የዚህኛው ተለጠፈበትም እንዴ
ምስራቅ የሚል ነው የተለጠፈበት እና እንጂ ሌላ አንድ ምንም ይሄ ምስራቅ ሎኬሽን ምናምን አልተጻፈም።
location ምናምን አልተጻፈም አንድ ምስራቅ የሚል
እኮ አሁን እና- ታዲያ ያችኛዋ ምን እንዳዘዘች በምን ይታወቃል? አሁን ይዝች አራት አይተም ነው አራቱንም ነው የሰጠሃት።
አዎ እኮ ቆይ እስኪ እሷ እሷ ጋር ደውዬ እንድታስመጥልኝ አድርጌ ይቀበላታለሁ።
አዎ፣ ስለዚህ አሁን ይሄኛውን ል- ላስገባውና ነገ ይላክላታል።
አዎ ነገ ይላክላታል። complaint ላይ አስገቢው። CPO ብለሽ በቃ።
አስገቢው። እሺ አዎ CPO አዎ ብላኛለች።
CPO ብለሽ አስገቢው። እሺ።
በቃ እሺ፣ እሺ ሰለሞን